hello ሰላም ጤና ይስጥልን።
ይመስለኛል።
አብሮ ይስጥልን። ሰላም
አለን እንትን invite ተደርጌ ነበር የሆነ group ላይ እና እሺ፣ ግን መግባት አልቻልኩም።
ምን ይሉታል?
እንዴት ነው እ?
ምንድን ነው የሚለው? እዛ እኔ ውስጥ ያው- ገና ተጠቅሜ አላውቅም። የመጀመሪያ ነው አዎ link ኩን ልካልኝ invite ያደረገችኝ እናቴ። ከዛ ደግሞ-
ቺፕ ቺፕ ይልና my አዎ።
friend I found great quality ምናምን on ይላል። ስለዚህ okay።
እሱን link ኩን click ሳደርገው የሆነ እንትን ይመጣል።
እስኪ የሚመጣለትን screenshot አድርገው ይልኩልኛል። ቴሌግራም ቁጥር ልስጦት።
እሺ available groups ምናምን ብሎ ይመጣል። የቷ ግን የለም።
ወይም መር- አዎ፣ መጨረሻ ላይ የሚመጣለትን screenshot አድርገው ይልኩልኝ። ቁጥር ልስጦት።
ኦኬ ወይ እሷን ኢንቫይት ያመጣልኝ አቬለብል ግሩፕ የሚል ነው። ላ- ል- ኦኬ አርባ አራት አስራ አንድ እ? አርባ አራት ዘጠኝ አርባ አራት አስራ አንድ እ፣
ዜሮ ስድስት ዜሮ አራት
ዜሮ አራት አርባ አራት አዎ፣ መጨረሻ ላይ እምቢ ሲሎት የሚያሳይ ያው ስክሪንሻት ያደርጉትና እሷን ይላል።
እኔ እምቢ ብቻ available groups ምን ያመል
አዎ፣ እሷን screenshot አድርገው የቱ ጋር ሲደነዝ እንደሚ አሁን እሱ ላክልሽ የት አለ?
አዎ፣ እሺ እሺ፣ እጠብቆታለሁ።
እሺ፣ ላክልሽ እና ዜሮ ዘጠኝ አራት